Hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም አደራች።
ተመልሼ እደውልልሻለሁ። ያች ከቢጃይ ነው እየደወልኩ ያለሁት።
እሺ
ከሶስት ቀን በፊት ተመዝግቦሎት ይሄኛው ችግር ተላልፎሎት ነበር። መጥተው ሰርተውት ነበር።
አዎ የሆነ ሰውዬ መቶት ነበር። አይ እኔ አልቻልኩም ምናምን አለኝ።
ሳይሰሩት የተመለሱት ነው።
ሰርቶት ከሄደ በኋላ ደግሞ አሁንም ተመልሶ ተበላሸ። ወዲያው ምንም አልሰራም።
እሺ፣ በጣም ነው